ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወዳው
Hello ሁሉ ስፖርት ባኮ የምንወዳው
ምንድን ነው ቴሌብር አይሰራም እያለ
አዎ ትንሽ technical የሆነ ችግር አጋጥሞን ነው። deposit ነው የፈለጉት ወይስ withdraw?
deposit ነው deposit deposit ነው የፈለጉት።
አ ሌላ ማስገቢያ መንገድ አለ? አሁን በምነግሮት ቁጥር deposit ያደርጋሉ።
እዛ ግን ያለ ቴሌብር ላይ ነው ያደረግነው ነበርና እም።
ብሩ እኮ ከ- ወደ ተ- ከ- በቴሌ ብር እኮ ነው።
እሺ ቁጥር ያዙ። አሁን በ- ወደ ምነግሮት deposit ያደርጉና ደረሰኙን በቴሌግራም ይልኩልናል።
እሺ ይንገሩኝ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስልሳ ስድስት ስልሳ ስድስት ፍትህ አምላክ ማርጌ ነው።
ማን ይላል ፍትህ አምላክ ማርጌ።
ብፁዕ አምላክ አዎ ከዛ ይህንን ደረሰኙን በቴሌግራም ይልኩልናል።
ብፁዕ አምላክ እሺ ከዛስ ከዛ ደረሰኙን በቴሌግራም ይልኩልናል። የቴሌግራም ቁጥር ደግሞ ያዙ። Hello እሺ ዜሮ የቴሌግራም ዘጠኝ ሰባ የቴሌግራም ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ ወደዚህ ደግሞ በቴሌግራም ይልካሉ። ሙሉ ስሞትንና ደርሰኙን ሙሉ ስሞትንና ሁሉ ስፖርት የሚጠቀምበትን ቁጥር ነው የሚልኩልን።
አዎ ያ የምቆርጥለትና amount ኡ ልክልሻለሁ ከዛ ደረሰኙን
አ እሺ ከዛ ሙሉ ስሞትንና ሁሉ ስፖርት የሚጠቀምበትን ስልክ ቁጥር ይላኩ ቴሌግራም ላይ።
ቁጥሩ ማለት ነው የማያስገባለት።
እ?
እሺ እሺ እሺ thank you እሺ እሺ